ስጠኝ ተሪ መድኃኒዓለም ብለን
ተነስተን ቻኖሪ ነው።
አዎ ቻኖሪ መድኃኒዓለም እሺ ከአሪፍ ፔ ነው የምደውለው። ታዲያ ይባላል ሄድፎን ስም አልበል የት ነው የምደውለው?
ከአሪፍ ፔ
ታሪፍ ፔሽ ይሳቅ
እሺ ደንበኛችን በ POS ኡ ምንም አይነት transaction እያሳየን አይደለም እና
እሺ በመጀመሪያ በ- እንዳይጠቀሙት ያደረገው ችግር ካለ እንዲነግሩን።
Hello መስመር ላይ ያለው ሰላም ጤና ይስጥልኝ
መስመር ላይ ያለው
Hello
ጤና ይስጥልኝ።
አብሮ ይስጥልኝ
ከአሪፍ ፔ ነው የምደውለው ደንበኛችን።
እሺ ሰላም
እሺ በ POS ኡ ምንም አይነት transaction እያሳየን አይደለም እና አዎ እያሳየናል። ለምንድን ታውቂያለሽ? ይሄንን አንደኛ ነገር customer አሪፍ ፔን መጠቀም አይፈልግም። ሁለተኛ ምክንያቱም ለምንድን ታውቂያለሽ? እንትን የሚባለው ኮሚሽን በጣም ብዙ ነው። ገባሽ? አሁን በቴሌ ብር አንድ customer አንድ ሺህ ምናምን ብር ልክፈል ቢል ሰላሳ ምናምን ብር ነው የምታስከፍሉት አይደል? በዛ የተነሳ እኛ customer ኦቻችን ማለት ለምን ይሄን ትሰጡናላችሁ እስኪን- እስክንባል ድረስ ደርሰናል።
እሺ ለዛ ነው ለዛ ነው በአሪፍ ፔ እያስከፈልን ያለው። customer ኡ መፍ- መክፈል አይፈልግም በአሪፍ ፔ፣ ምክንያቱም ኮሚሽኑ በጣም የበዛ ነው በሚል ማለት ነው።
መልካም። እሺ ደንበኛችን ያው አሪፍ ፔ ገቢውን የሚያገኘው በ transaction fee ስለሆነ ይገባኛል ግን ያው ሌላውም እኮ በዛው ይሰራል አይደል? እናት ማለት ሌሎቹም አላቸው እንደዚህ አይነት ክፍያ ያላቸው። ግን አሁን ምንድነው የእናንተ commission I think ሶስት percent ነው መሰለኝ። customer ኡ ደግሞ transaction fee የተቀም በ- በ wallet ሲሆን ሁለት ነጥብ አምስት ነው። በካርድ ሲሆን አንድ ነጥብ ዜሮ አምስት ነው የሚቆርጠው።
ቴሌብር ሲወስድ ቴሌብር ምናምን ሲወስድ
ያ wallet ሲሆን Okay፣ ሁለት ነጥብ አምስት ይቆርጣል።
አዎ፣ normal እና ያም አንዳንድ customer ን ጥሩ ነገር እንትን አይልም። እኛ ደግሞ already እዚህ ጋር የሰራን ያለ ለ customer እስከሆነ ድረስ customer የተቻለውን አር- አማራጭ አይነት አግኝቶ እንዲከፍል ነበር ፍላጎታችን። ግን customer ኡ ፈቃደኛ አይደለም።
እሺ ደንበኛችን ይገባናል። እ፣ POS ኡን እ፣ ባለሙያዎቹ መጥተው ሊወስ- ሊወስዱ ስ- ግዴታ ስለሆነ ቻርጅ አድርገው ለሚቀጥለው ሳምንት ያዘጋጁልን።
እሺ፣
መልካም እሺ፣ እናመሰግናለን።
እሺ፣ አመሰግናለሁ።
መልካም ቀን ይሁንልዎት።
እሺ